አሎ ሰላም ጤና ይስጥልን የአብስራ አዎ ከ We Plus ነበር ምደውለው የእኛን application አውርደው ነበር We Plus ይመስለኛል I think እሺ ለአሽከርካሪነት ነው ለተጠቃሚነት ለተጠቃሚነት ጓደኛዬ promotion እንትን አድርግ ብሎኝ ገብቼ ነበረና አዎ አሁን የተመዘገብኩ አንተ አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና okay ተጠቃሚዎቻችን We Plus Solution User የምትለዋን ነው ከ Play Store ላይ እንዲያወርዱ የምናደርገው We Plus User።
Solution User አዎ
okay እሷን እሺ።
አውርዳ register ስታደርግ ምን ምን አገልግሎቶች አሉ የሚለውን ከታክሲ አገልግሎት ጀምሮ አሸናፊ እስከሚያደርገው referral code ከሶስት መቶ ሀምሳ በላይ game ኦች ማግኘት ትችላለህ እሺ እሺ ማይ እሺ አመሰግናል መልካም ቀን አመሰግናለሁ እሺ